ሄሎ ሄሎ
ከምሮ የሳያስገው ኦርደር አለ ብቷን የተባው ከሰብላለች ብለህ ታውቀህ ነበር።
አ ከስተመሩ የለም ከቦታ ርቄ ሄጃለሁ አለኝ እ እንጭ ታውቃለህ ምን አልሽኝ?
አሚሮ ጁስ ሬስቶራንት አለ።
የት አካባቢ ነው? እ?
ቲም ሊደር ቦታ እ? ሂንደ- እ?
ታውቀ አረዳማ ቤት አንትቆራረጥ አለ አይሰማም። ለዛ ነው።
ተማውቅ ሚንታ አይ።
አለ መልሰውና ታው ኦኬ እንትን አእምሮኝ ልመልሰው ምግቡን።
አራምሮ እንዳትመልሰው ሚንጩ እያልኩ ማወኳ መመለለብክ ነው ኦኬ የት ነው መልሶ? ምንጭ አካባቢ።
ሚንጩ ሚንጩ ጁስ ሚንጩ። ኦኬ ምንጩ ምንጩ እዛ ነው የምመልሰው ምግቡን እዚህ መልሰው ነው መልሰው ብላ ታውቅ ቦት ላይ እ እ መልሳለሁ ብላ ታውቅ እዛ መልሰውና አምሮኝ እንዳትመልሰው እሺ ዳመና እሺ እሺ በደንብ እየነገር ነው አምሮኝ እንዳትመልሰው ሚንጩ መልሰ መልስ እሺ እሺ እሺ